ለውጥ ይመስልኝ ቀጥታን ከብስኩት የምንረዳው
እኮ ብር እኮ ለ- ወደ ዲስፖት ላይ አ- ይዟል። ማታ ዊዝድሮ ነው ዲፖዚት ነው ያደረጉት?
እ፣ ዲስፖት እሺ ዲፖዚት ሜሴጁ አለ አይደለ?
እ?
ዲፖዚት ሜሴጁ አለ አይደል?
አዎ፣ ሌላ ስልክ ሌላ ስልክ ነው ስልክ እሱ አለ።
ቴሌግራም ላይ ላኩልን ዲፖዚት ሜሴጅ። ከየት ነው ያደረጉት ዲፖዚት?
ከቴሌብር ላይ deposit በቃ ቴሌብር የላከሎት message አለ አይደል?
አ እሱ message ቴሌግራም ላይ ላኩልን።
ቴሌግራም ውስጥ አዎ ቴሌግራም ላይ ላኩልን እሱ።
እሺ እሺ
አስባ